అందరికి hello hello ከቴሌ ብር deposit አድርጌ ነበረ እሺ
ብሩን አልገባልኝም።
እሺ deposit ያደረጉበት ቀን?
አዎ deposit ያደረኩ ነው። አዎ።
አዎ በቴሌግራም ብቻ ለምስል message ኡ አዎ በቴሌግራም ልክ- ላክ ተባለ- ተብሎኝ ነበረ። አዎ ልሻለሁ።
በዚሁ ቁጥር ነው ላኩልን አይ ዜሮ ዘጠኝ ዜሮ ዘጠኝ
ሰላሳ ስምንት ሰላሳ ስምንት ሰባ ሁለት ሰባ ሁለት
ሀያ አንድ
ሀያ አንድ
ዘጠና ሰባት ቴሌግራም ነው።
ሀያ አንድ ዘጠና ሰባት
አዎ
ሄኖክ ሐዋሳ ነው
እ?
ሄኖክ ሐዋሳ ነው
አዎ
ስሞትም አለበት ሄኖክ ሐዋሳ ነው ኢቨን አብድዛቅ አብድዛቅ
በዚህ ቁጥር ቴሌግራም ላይ አላኩ
ያ
በዚህ ቁጥር ቴሌግራም ላይ አላኩ ዜሮ ዘጠኝ ሰላሳ ስምንት ሰባ ሁለት ሀያ አንድ ዘጠና ሰባት አለ
አዎ
በዚህ ቁጥር ቴሌግራም ላይ አላኩልን ስሞትን አብደላ ነው ያለው አብደላ ነው እሺ በዚህ አብድዛቅ ነው
አብደረዛቅ ይኸው አዎ በዚህ ይኸው እስኪ ዜሮ ዘጠኝ አስራ አራት አስራ አራት ዜሮ ዘጠኝ አስራ አራት አስራ አራት
አይ ዜሮ ዘጠኝ አስራ አራት ሀያ ሰባት
አስራ አራት ሀያ ሰባት ዜሮ ዘጠኝ ሀምሳ ዘጠኝ ዜሮ ዘጠኝ ሀምሳ ዘጠኝ አብድዛቅ ነው የሚለው
አራት ሀያ ሰባት ዜሮ ዘጠኝ ሀምሳ ዘጠኝ በዚህም ቁጥር አላኩልን
በዚህም አላኩልህ አዎ በቃ check አድርጌ እደውላለሁ አሁን